ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
እንትን አድርጌ ነበር ከሁሉ ስፖርት ወደ ቴሌብር transfer አድርጌ ነበር ነው
እሺ እና ብሩ አልገባልኝም። ተቆርጠ ከሁሉ ስፖርት ተቆርጠዋል፣ ግን ወደ ቴሌብር አልገባልኝም።
እሺ ከ transaction history ያልገባሉትን ይላኩልን።
transaction history ገብቼ
አ
እሱ ላይ እንትን ሳደርገው እኮ transaction history ላይ ስገባ branch transaction ምናምን transaction ባንክ ይላል።
ላይ ግቡ።
ባንክ ላይ ባንክ የሚለው ውስጥ አ
okay፣ እሺ፣ እስኪ bank transaction ማለት ነው።
አ
እሺ፣ እዛ ላይ እንትን ልበለው። እሺ፣ ላይ እሺ፣ እሺ እሺ